ትመለሽ በሏት አቋላ በጅ ለአራዳም አልሆነ እንኳን ለቤት ልጅ የሌላት ይመስል ያልቆጠረባት ምነው መሽኮርመሟ ደግሞ እስኪ ይዟት የሌላት ይመስል ያልፈጠረባት ትሽኮረመማለች ምን እስኪ ይዟት ጥንቱ ጭሳት ወጪ ከቶ ሳይባክን ከቶ ሳይባክን ለምነንሽ ነበር አደራ ብለን ዘንድሮ ተሸርፎ የጥንቱ ገንቦሺ የጥንቱ ገንቦሺ አገር ቀዳዋሎ ጠፍቶ መክደኛሺ አገር ቀዳዋሎ ጠፍቶ መክደኛሺ ጠፍቶ መክደኛሺ ባዶ ቀርተሽ ነበር ድስቶን ታቀፈሽ እንዳጨላለፍሽ ዲያልቅማ ወጥሽ ዲያልቅማ ወጥሽ ግን ጥንቱን ሲሰራ ሲወጠወጥ ወጡ እንዳልክ ሆኖ ነው ቢያወጡ ቢያወጡ ቢያወጡ ቢያወጡ እንዳያልክ ሆኖ ነው ቢያወጡ ቢያወጡ ትትምለሽ በሏት ምራቋ ላይ በጂ ለአራዳም አልሆነ እንኳን ለቤት ልጅ የሌላት ይመስል ያልፈጠረባት ትሽቆረመማለች ደግሞ እስኪያገኟት የሌላት ይመስል ያልፈጠረባት ትሽቆረመማለች ምን እስኪያገኟት ተፈራረሙባት ከሴት ምርጥ እሷነ ከሴት ምርጥ እሷነ መልአክ መልክ ወሰደ ጸባን ሰይጣን ለስለት ለጸሎት እኔስ መገደዴ እኔስ መገደዴ ለስንቴ ታሰብኩት በቃሽ ልሞት እንዴ ለስንቴ ታሰብኩት በቃሽ ልሞት እንዴ ከመሃል ተሰርቶ ይወገብሽ ወገብሽ ከበላይ ከበታች እንዳጣላሽ እሱን ጠበቃ አርጊው ትተሽኝ እኔን ትተሽኝ እኔን መላ ባልገዥ ነው እንኳን ውሽማን መላ ባልገዥ ነው እንኳን ውሽማን አታ መደፈሩ ላይ ቀር ብርሽ መሰበሩ መዘለሉ ላይ ቀር ያገጥሻ ጥሩ መፈታቱ ላይ ቀር ጸጉርሽ ቁጥርጥሩ ምንድነው ዘበኛው በልጅግ ምን ይሽሩ ምንድነው ዘበኛው በልጅግ ሊሞት ፈሩ ነካክተሽ መተውሽ ቆርሰሽ ላትበይኝ ቆርስሽ ላትበይኝ እጅ እጅ እንድል ነው ወይ እንዳይጨርሱኝ ውሽማ ቢያገባ ሁሉም በተስማማ ሁሉም በተስማማ ለተገላቢጦሽ ባልነበር ውሽማ እኔ ሸረሪት ነኝ አንቺ ኔ ድር አንቺ ኔ ድር ባላደራሽ እኔ ማን ያውቅሽ ነበር ጉድ የፈላው በእኔ አንቺማ ምን ነክቶሽ አንቺ ምን ነክቶሽ እያልሽም ቢተኛ ከጎኔ ተቀምጠሽ ጉድ የፈላው በእኔ አንቺማ ምን ነክቶሽ እያልሽም ቢተኛ ከጎኔ ተቀምጠሽ እያልሽም ቢተኛ